hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነው የደወልኩሎት። አልማዝ product ተረክበዋል አይደል?
አዎ እሺ፣ ኮድ አልሰጡትም ለ driver ኡ?
ኮዱን እስቲ እንትን በእንትን ነበር ያዘዝኩት ኦንላይን ሳይሆን ደውዬ ማለት ነው።
በቃ ችግር የለውም። እሺ፣ ምን ምንድን ነው የተረከቡት?
አቮካዶና ድንች አቮካዶና ድንች ነው። እሺ፣ እሺ፣ እናመሰግናለን። እሱን check ለማድረግ ነው የደወልኩት። ምን ይቀራል?
cabbage ነው የሚቀረው።
በቃ እሱን check አድርጌ እንዲመጣሎት አደርጋለሁ።
እሺ እሺ እሺ፣ መልካም ቀን። ቻው።
አቤት።